hello ሰላም ጤና ይስጥልን።
ጤና ይስጥልን።
አለን ምን ልርዳዎት? ልል
አምሳ ብር ተበድሬ አሁን አርባ ሶስት ብር ተወስዶብኝ። ለምን ተወሰደብኝ?
እስቲ ስልክ ቁጥሮትን ይንገሩኝ check ላድርግሎት።
ዜሮ ዘጠኝ አምስት ዜሮ ዘጠኝ እሺ ሁለት ጊዜ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ በዚህ ስልክ ነው።
አዎ በዚህ ስልክ ነው።
እሺ ሀምሳ ስምንት አስራ ሶስት ሀያ
አዎ ሀያ አድረሻው
check አደርግሎታለሁ በቃ ኧረ ኧረ